ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ዶክቲው
አዎ
እንትን ለመስራት ፈልጌ ነበረ። በካሜራ ማንነት አውጥታችሁ ነበር መሰለኝ እሺ። ከየት ነው የደወሉልን?
እ ከየት ነው የደወሉልን?
ከአዲስ አበባ
እም። እሺ። ስሞትም አላል ካሳሁን ተሾመ።
ካሳሁን ተሾመ
ተሾመ። እሺ። ስልክ ቁጥሩን አንዴ ይነግሩኛል?
ዜሮ ዘጠኝ ዜሮ ዘጠኝ ሰባ ሶስት ሰባ ሶስት ሀምሳ ሀምሳ ሀያ ሰባት
ሀያ ሰባት ስልሳ ዘጠኝ
ስልሳ ዘጠኝ እሺ። ስለደወሉ እናመሰግናለን። ይደወሉታል ክፍት ቦታ ሲኖር። እሺ